ጤና ይስጥልኝ ዲፖዚት ኧረ ትላንት የሆነ ገቢ አድርጌ እስካሁን አልገባልኝም።
deposit ነው።
አዎ
እሺ deposit message ኡን ቴሌግራም ላይ ላኩልንና እናየዋለን።
ልኬ ነበር ግን ቴሌግራም ላይ ማን- ድጋሜ ልላከው እሺ የቴሌግራም ስሙን ይንገሩኝ። እሺ
እ፣ ኬንያ
ምን አለ?
ኬንያ
ኬንያ አዎ
ሁለት መቶ ሃምሳ ብር ነው አይደል?
አዎ
እሺ ለሳንቲም ፔ ያሳውቀናቸዋል። አንዴ አሁን ድጋሚ እኔም በኬላቸዋለኝ መልሳቸውን ልጠብቅና እደውልሎታለሁኝ በዚህ ስልክ።
እሺ እሺ እሺ እሺ መልካም ቀን።
እሺ ተባበሪኝ እባክሽ እሺ እሺ እሺ እሺ